ጤና ይስጥልኝ። ቴስ የበረራ መረጃ ማዕከል ባኮ ምልክተው
plane ticket ፈልጌ ከአዲስ አበባ ጎንደር።
ከአዲስ አበባ ጎንደር ለነገ ያሉኝ ነው።
አዎ ስድስት ሰዓት ከአስር
እሺ። ግን ዛሬ አይገኝም ማለት ነው?
አዎ የዛሬ በረራ ሙሉ ነው። በፊት ነበረ ተጠባባቂ የሚያዘው፣ እም፣ አሁን ተጠባባቂ መያዝ ተከልክሏል።
okay እሺ ከዛ ነው
እሺ። እና ላክልኝ። ምናምን።
ቴሌግራም ይጠቀማሉ በዚህ ስልክ።
አይ እጠቀማለሁ፣ ግን እ፣ ይሄ የምቆርጠው ትኬቱ ለሰው ነው ለእኔ አይደለም።
እሺ
እሺ።
መክፈያውን ለሳቸው ነው የምልከው ለምቆርጥላቸው።
አዎ
እሺ ሙሉ ስም ይነግሩኛል?
እሺ። አባይነሽ
እ hello
አ- እሺ። አባይነሽ ተስፋ ደምሳሽ አባይነሽ
ተስፋ ተስፋ ደምሳሽ ደምሳሽ።
ደምሳሽ
እሺ ስልክ ቁጥራቸውን ይንገሩኝ።
ስልክ ቁጥርሽ ንገሪኝ። የልጅቱን ስልክ ነው።
አ
ሄሎ ሄሎ
ሄሎ፣
እየሰማሁት ነው። ስልኩን ይንገሩኝ።
ሰማንያ አራት 84 ሰባ ሰባ ስምንት 78 ሰማንያ አራት 84 ሰማንያ 80 አዎ።
እሺ አባይነሽ ተስፋ ደምሳሽ ሙሉ ስማቸው hello
አቤት
ስማቸውን አንዴ ድገሙልኝና አባይነሽ ተስፋ ደምሳሽ ነው አይደል ያሉኝ?
አዎ። አባይነሽ ተስፋ ደምሳሽ
እሺ ስለዚህ በቃ ልክሎታለሁ እዛው ቴሌግራም ላይ በእሳቸው ቁጥር 0984 ላይ መክፈያ እ።
አማራጮቹን በእሱ ይክፈሉና screenshot ይላኩልን።
እሺ።
እሺ፣ ሌላ ምረዳውት ነገር አለ?
ኧረ ምንም እሺ እናመሰግናለን።
እደውላለሁ።
ደወሉ። መልካም ጊዜ።
እሺ። እሺ። እናመሰግናለን።
እሺ።